ጤና ይስጥልን ዋሽንግተን ስና ማክበር
ሄሎ ሄሎ
አቤት አሁ- አሁን ደውለን ነበር ከዘውዲቶች ጋር እሺ
አይ ተመልሳ እንደውላለን ብላችሁ ነበር ብሩ ስንት ነው ምናምን ብለን ቼስተር ሲቲ
ሌላ ስልክ ነው ያስተላለፍነው ዜሮ ዘጠኝ ሀያ አንድ ሚል ቤት ስለዚህ በ- ከእነሱ ጋር ተነጋገሩ ስልክ አስተላልፈናል በሌላ ስልክ አልደወሉም እስካሁን እሺ በቃ አንድ ላይ ናችሁ ተ- ተነጋገሩ አዎ፣ እናንተ አዎ።
ተነጋገሩ ለሁለት ሰው አይደለም ይደውሉ ለአንድ ሰው በቃ አዎ በሱ ይደውሉ አንድ ላይ ነን እኮ እየደወሉ ነው ይጠቡ እሺ